ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው
ከትናንት ወዲያ withdraw አድርጌ ነበር እና ትናንትና ቴሌግራም ላይ script ላክልኝ ብላችሁ ልኬላችሁ ነበር።
በዚህ ስልክ ነው ይላኩልን።
ስልክ ቁጥሩ በሌላ ስልክ ነው። በዚህ ስልክ ላክ ዜሮ ዘጠኝ አስራ ዘጠኝ የላኩበትን ይንገሩኝ። ቴሌግራም ላይ ዜሮ ዘጠኝ ሀምሳ ሶስት ሀምሳ ሶስት አርባ ሁለት ስልሳ አንድ አርባ ሁለት ስልሳ አንድ አርባ ሶስት
አርባ ሁለት ስልሳ አንድ አርባ ሶስት ዜሮ ዘጠኝ ሀምሳ ሶስት
እሺ አስተላልፈን ልዎታል። መልስ ስናገኝ እናሳውቆታለን።
ግን ሁሌ እንደዚህ ያስቸግራል withdraw ስታደርግ ባለፈው technical የሆነ ችግር ገጥሞን ስለነበረ ነው። ለዛ ነው ባለፈው ሳምንት የትኛውም withdraw ም deposit ም እየሰራ አልነበረም። ለዛ አይ ነው።
አሁን እሑድ ማታ ትናንትና ሰኞ እሑድ ማታ እኮ ነው።
አዎ ከዛ በኋላ ነው ትንሽ system ኣችን አስቸግሯል። ለዛ ነው።
ኦኬ።